ጤና ይስጥልኝ።
ጤና ይስጥልኝ።
ሎቤሊያ ፋርማሲ ነው?
አዎ።
አልፌ ነው የምደውልሎት። ኢክራም እባላለሁ።
እሺ እንዴት ነሽ?
አለን በአሪፍ ፖስ ማሽን ለረዥም ጊዜ transaction እያሳየን አይደለም። ያጋጠማችሁ ችግር አለ ፖስ ማሽኑ ላይ?
እንትን የባትሪ ችግር ነበረ እና እም፣
ትላንትና ባትሪ ቀይረውልናል።
okay ባትሪ ቶሎ እየዘጋባችሁ ነው?
እየዘጋብን ማለት ነው።
አሁን ተቀይሯል፣ ተስተካክሏል።
አዎ ትላንትና ተቀይሯል። በቃ ችግር የለም።
እሺ ማንኛውም ችግር ካጋጠማችሁ ዘጠና ሶስት ዘጠና አምስት ላይ ደውለው እርዳታ ማግኘት ይችላሉ።
ዘጠና ሶስት ዘጠና አምስት እሺ አዎ መልካም ቀን።